Hello. Good day, Hope and Spirit. This is Baku Miller. Hello?
Ah,
ሄሎ
እም፣ የዘርዘውን አገልግሎት አጠቃሚ መመሪያው እንዴት እንደሆነ እስኪ ንገሪኝ።
እሺ አጠቃቀሙ 0262 ላይ በመደወል ለሪዮ አገልግሎት አንድ ይጫኑ የሚል መረጃን አንድን ተጭኖ መመዝገብ ይችላሉ። ከዛ አራት የጣቢያ አገልግሎቶች አሉ። አንድ ቁጥር፣ ሁለት ቁጥር፣ ሶስት ቁጥር እየነኩ እየቀያየሩ መጠቀም ይችላሉ። አይሰማም ደንበኛችን
ቃኤል ያለው ሰራት ይቀርተዋል አራት ወዲያ ቡ ነው የምትለው ምንድን ሲሆን
አዎ በቀን ውስጥ አሁን የሙከራ ስርጭት ስለሆነ ለሰላሳ ደቂቃ ብቻ ነው አገልግሎት የምንሰጠው።
አይደል? ምን ሰዓት የሚሰጠው ሁ- ሁልጊዜ የሚሰጥ ሰዓት ነው የምትለኝ? ከሀያ አራት ሰዓት በኋላ ነው የምትለኝ?
በማንኛውም ሰዓት ከሀያ አራት ሰዓት በኋላ መጠቀም ይችላሉ። ከአንድ ሰዓት እስከ አስራ ሁለት ሰዓት ባለው በማንኛውም ሰዓት ግን በቀን ለሰላሳ ደቂቃ ብቻ ነው አሁን አገልግሎቱ የሚሰጠው።
አ- አልሰራልኝ አለ ለአንደኛው አይሰራልኝም። እሺ አይልም።
ምኑ ነው የማይሰራሉት?
ከሀያ አራት ሰዓት በኋላ ይ- ይሞክሩ ብቻ ነው የምትለኝ የምትናገረኝ ማለት ነው።
እኮ ዛሬ ለሰላሳ ደቂቃ አድምጠዋል ሬዲዮ ይህን መላ ድንበርኩም ሰላ ድንጥ ነው እንደዛ የምትለኝ እ፣ ብር ቆርጦብታል።
ብርም አልቆጠም
እሺ የኔትወርክ ችግር ስለሚሆን ደግሞ ደጋግሞ ይሞክሩ። እኔም ቼክ አደርጋለሁ።
ኔትወርክ የደምስ check አድርጊልኝም። አሁን እንዲህ ሁለት ቀን ሶስት ቀን ድረስ እየሞከርኩት ነበር። ካርድን እየሞላሁ ነበር።
እሺ እሺ፣ እናሳውቆታለን ደንበኛችን።
እሺ እሺ ስለደወሉ እናመሰግናለን። መልካም ቀን።
እሺ